ጤና ይስጥልኝ አሪፍ ነኝ። አዲስ ነኝ። እባክዎ ምንድነው?
እንትን ወደ ኪውከበር ዲፖዚት አድርጌ ነበር እና እሺ እንዳልገባ
እንዳልገባ እንዳልገባ ያሳዩታል። እሺ ደንበኛችን ሙሉ ስሞትን ልውሰድ።
እሺ ጌታ ቢል
ጌታ ቢል አንዳርጋቸው
እሺ
መንግስቱ
እሺ ደንበኛችን በዚህ ቁጥር ነው የተመዘገቡት ወይስ ሌላ ቁጥር አለት?
ሌላ ቁጥር ነው
እሺ ደንበኛችን ስልክ ቁጥሮትን ይስጡኝ።
ዜሮ ዘጠኝ እሺ
ሰማንያ አራት እሺ
ዜሮ አምስት ዜሮ ስምንት ሶል ሰማንያ አራት ስምንት እሺ
ይቅርታ ሶሪ ምንም አይደል።
ሰማንያ አራት ዜሮ ስምንት እሺ
አስራ አምስት እሺ ስልሳ ስድስት
እሺ ደንበኛችን ዛሬ ነው ይሄ ችግር የተፈጠረው? እሺ የገንዘቡን መጠን ይንገሩኝ።
ሀያ ብር ሀያ ሀያ ብር እሺ። እሺ ደንበኛችን አሁን በሚሰጡት ስልክ ቁጥር ወደ ቴሌግራም ቻናላችን screenshot አንስተው ይላኩልን።
እሺ ዜሮ ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
አስራ ሶስት
ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት screenshot አንስተው ይላኩልን። ለሚመለከተው አካል እናስተላልፍሎታለን።
እሺ እሺ ሌላ የሚረዱት ነገር አለ?
አይ የለም ይሄ ነበር thank you እሺ ስለደወሉ እናመሰግናለን። መልካም ምሽት።
እሺ